ሀሎ ጤና ይስጥልኝ። ሄሎ። እሸቱን ማግኘት እችላለሁ ወይስ አልች እንዴት ነው የሚ- ለምን ማግኘት የፈልገውት ነበር ኮንፊደንሻል ብላ ቀረጻ ቤት ስለሚሆን መልእክቶቹ እኛ የምንቀበለው እሺ እሺ እ፣ ለምን መሰለሽ እኔ በጣም ተቸግሬያለሁና ኦኬ የሚደግፈኝ ነገር የሚችል ከሆነ እ፣ በ- ባገኘው ወይስ በስልክም ይሁን በምን
ኦኬ ደስ እሺ ይለኝ ነበረ።
አሁን ም?
የተዘገቡ ከአንድ ሺህ አምስት መቶ በላይ ሰዎች አሉ ለእርዳታ ከእርሶ በፊት ቀደም ብለው ደውለው አዎ፣ በ- የተመዘገቡ ሰዎች አሉ እና እኛ ደግሞ የምናስተናግደው በወረፋ መሰረት
እሺ። ስለዚህ እስቲ ለማንኛውም እግዚአብሔር ስለዚህ ያውቃል እሱ በፈቀደው ኦኬ መዝግቢኝና እህ፣ እሱ ባለ እሺ ቀድ ይሆናል። እሺ።
ስሞትን ማግባት እኔ ለተብርሃን ግርማይ
ብርሃን ግርማይ ነው ያለው ወይዘሮ አዎ እ እ ወይዘሮ ልበደል ብርሃን ብትይም ባትይም ችግር የለውም። እኔ በትዳር ላይ አይደለሁም።
ኦኬ ስለተብር ስልኬ ነው እዚህ ጋር ያለው ዜሮ ዘጠኝ አስር ሃምሳ ሶስት አዎ አስራ ስምንት ስልሳ አምስት አሁን በደወልኩልሽ ስልክ
እሺ እዚህ አዲስ አበባ ነው
እዋ አዲስ አበባ ዘዚህ ሀያ ሁለት
መልካም እሺ
እሺ እ፣ በጣም ወረፋው የሚደርስ አመሰግናለሁ።
ከሆነ ይደውልልዎታል ከፍሎ ግን እችለዋለን
እሺ እግዚአብሔር መልካም በፈቀደ።
እሺ እሺ መልካም አመሰግን ዜና ሰላም አመሰግናለሁ።
አሜን አሜን